వేల እኮ አሁን ቅድም ሰብስሽን ኤፍ ኤም እያለኝ ነበር አልከኝ። ሰብስሽን ኤፍ ኤም ይላል አልከኝ።
ሄሎ ሄሎ ምንድን አልዋልተሪ ደብተርህንና ማሽንህን እ እ ባለ ደብተር ማሽን ተወካይና ባለቤት ነው አንተ።
ምን አልሽኝ?
ህጋዊ ውክልና አለ ከውክልና ማስረጃ በቃ ውክልናህን መታወቂያህን ህጋዊ ውክልና ካለ ውክልና